hello ጤና ይስጥልን ቤት ቤት
ጤና ይስጥልኝ።
ሰላም
ማታ withdraw ሳረግ ሶስት
እሺ admin approval ያስፈልጋል ብሎ ሳያደርግልኝ ቀረ።
እሺ በዚህ ስልክ ነው አዎ በዚህ ስልክ ነው ብሬን ቆርጦብኛል፣ ግን አላመጣልኝ።
እሺ አንዴ check ላድርግልህ። መስመር ላይ ጠብቀኝ። ስንት ብር ነበረ?
አምስት አምስት መቶ አን ሁለት ነው ሶስት ጊዜ አንድ ሺ አንዱ ጊዜ አንድ ሺ እሺ ወደ ቴሌብር ነው ለማዘዝ የፈለግከው ወይስ ወደ ሲቪ?
ወደ ቴሌብር
ትናንት ነው ማታ አይደል?
አዎ
አንድ ሺህ ነው አይደል? አንድ ያልከኝ አንድ አንድ ሺ ሁለቴ አምስት አምስት መቶ ብር ሁለቴ ነው ሶስቴ ነው።
እሺ ስልሳ አምስት ሰባ ሶስት ስልክህን ንገረኝ አንዴ ስልሳ አምስት ሰባ ሶስት ሰባ ሁለት እም
ሀምሳ ዘጠኝ
አንድ ሺህ አሁን ገብቷል። ሌላ አምስት አምስት መቶ ሁለት ጊዜ ነው።
አዎ
በአጠቃላይ ሁለት ሺህ ብር ማለት ነው።
አዎ
እሺ አሁን ሁሉም ገብቶላል። እሺ check አድርገው።
አመሰግናለሁ።
እሺ እሺ እኔም አመሰግናለሁ። መልካም ምሽት።
እሺ